hello hello
ጤና ይስጥልን።
አብሮ ይስጥልን። ሰላም ነሽ?
እግዚአብሔር ይመስገን አባት።
የእናንተ መሸጫ የት ነበረ ያልሽኝ?
እኛ መስቀል ፍላወርና ፓስተር እንገኛለን።
መስቀል ፍላወርና ፓስተር።
አዎ።
እስኪ የፓስተሩን ስልክ ትልክልኛለሽ?
ምን ነበር አባት? ምን ፈልገው ነው?
Jetour ነበር።
ቤቱን እኮ አ- አለን ሀምሳ ሶስት የሚባል ሀ- ሀያ ሀያ ሶስት ኤክስ ሰባ
ሀያ ሰ- ሀያ ሀያ ሶስት ኤክስ ሰብን ሰባ ሰባ
ሰባ እኮ ፕላስ
አዎ ነው ሰባ አንተ የምትገዛው? ያለጠፈው ዜሮ ዜሮ አዎ በባንክ ከሆነ ሀምሳ ሶስት
በባንክ ስንት ነው?
በባንክ ሀምሳ ሶስት
አላዛ እኮ አንድ ነጥብ ሀምሳ አንድ percent ነው።
አም- አንድ አንድ ነጥብ ሰባ አምስት ነው የሚወጣው።
እሺ የለጠፈ የለጠፈ የለጠፈ አለን።
የለጠፈ ስንት ነው እናንተ ጋር ፓስተር?
ሞ- ሞዴል ስንት ነው የፈለጉት?
እ?
ሀያ ሀያ ሶስት በለጠፈ
እ፣ የለጠፈው
አርባ ሰባት
የለጠፈው አ- ሀያ ሶስት ነው የለጠፈው አዎ አርባ
አርባ ሰባት ነው አዎ
ከእናንተ ጋር አሁን የ- አላችሁ
አዎ ፓስተር?
ሲመጡ ይደውሉልን፣ ሲመጡ ይደውሉልን። አዘጋጅተን እንጠብቃለን።
እሺ መተን ብናይሽ እሺ እሺ ሲመጡ ይደውሉልን። ከመምጣቱት በፊት መኪናውን ላይኖር ስለሚችል ይደውሉልን።
በቃ ዛሬ ስለመጣ እደውልልሻለሁ አሁን ቀረበ
በቃ ደውሉልን፣ ሲመጡ ይደውሉልን።
በቃ ተነስቻለሁ እየመጣሁ ስለሆነ ስደርስ እደውልልሻለሁ እኮ አሁን ዜሮ ዜሮ ነው ያለን አባት። ዜሮ ዜሮ ይመችዎታል?
እ?
ዜሮ ዜሮ ነው ያለን።
ያለው እንጂ ያልጠፋ የለሽማ እዛ የለም የለጠፈ ገና ነው አም- እኮ የ- አሁን ነው የፈለጉት።
አ
እሺ መልሴ ላሳውቁት።
እሺ ደውልልኝ እሺ እሺ